Hello.
hello hello
ሰላም ነው እግዚአብሔር ይመስገን ሰላም ነው አለን አለን። እሺ ምን ነበረ?
እ withdraw አረግኩኝ ማታ የኔ ብር አራት ሺህ ብር እሺ እ አልመጣልኝም ወደ ቴሌ ብር አረጌ
ወደ ቴሌ ብር አድርጋ አልገባልህም ነው? እሺ የቤስት ቤት ቁጥር የደወልክበት ነው?
በዚህ ነው
ስንት ብር ነው?
አራት ሺህ
መቼ?
ማታ አራት ሰዓት ወር እንደዛ አካባቢ
እሺ አሁን check አድርገው ገብቶልሃል። እሺ እሺ እሺ